ጤና ይስጥልን ሄሎ ቪዛ ኢንፎርሜሽን ነኝ ባኮትን ምን አይነት የጉዞ መረጃ ልስጥዎት?
ሄሎ ጤና ይስጥልኝ።
አብሮ ይስጥልን።
እንትን ቪዛ ምናምን ፈልጌ ነበር ላ- ለካናዳ እሺ ካናዳ ለምን ነበር መሄድ የፈለጉት?
ለስራ።
እሺ እ፣ መጀመሪያ ካናዳ ሀገር ከሚገኝ ቀጣሪ ድርጅት job offer ማግኘት መቻል አለብዎት።
እሺ ስለዚህ ያንን የሚያገኙበት ደግሞ ስራውን ፈልገው የሚያገኙበት website እሰጥዎታለሁ። እሱን እሺ።
step ተከትለው እንትን ይላሉ ማለት ነው።
እሺ ስለዚህ ወረቀትና እስክሪብቶ ይዘዋል ወይም ደግሞ ስልክ record ማድረግ ይችላል ደንበኛችን።
እሺ ሀ
እሺ እናደርጋለሁ።
እሺ Job Bank dot gc